ሰላም ጤና ይስጥልኝ። ቪዲዮ ኢትዮጵያ ሳንቲ ነኝ። ባኮቱ የምንረዳው
እንትን ድራፍት እጥረት አለ እንደዚህ ገርጂ ኤሪያ ላይ
ምን አሉኝ? ደመኛችን ድ- ድራፍት እጥረት አለ እንዴ?
ከየት አካባቢ ነው የደወሉልን?
ገርጂ ገርጂ ኢምፐሪያል አካባቢ ኖክ ማዲያ።
እ፣ እስካሁን አዲስ መረጃ አል- አልደረሰንም። ድራፍት አይ እዛ ስ ልጆቹ ጋር ድራፍት የሚያመጡ እዛ እንትን ምን አሉ?
ኤጀንቶች አለው አይደል? እዚህ ጃክሮስ agent ጃክሮስ ከሚያመጡ እነሱ ጋር ስንደውል draft የለም ምናምን እ፣ እዛ ሜክሲኮ ሄዳችሁ አምጡ ምናምን ብሎ ሲሉኝ ለምን ያህል ቀን ነው ያልመጣሎት?
ኧረ አንድ ሁለት ቀን ምናምን ይሆናል።
ሁለት ቀን። እሺ አዎ።
ቢጂአይ ቁጥሮትን ወይም TIN number ኦትን ይንገሩኝ ልመዝግብሎት ለምን እንዳልመጣ።
እሺ እሺ ልላክልሽ።
ቢጂአይ ቁጥር አለዎት? ደ- የደንበኝነት ቁጥር አይ አደ- አዲስ ነው ቤቱ።
አዲስ ነው። ምን አዎ።
ያህል ጊዜ ነው?
እ፣ አንድ ሶስት ወር ምናምን ይሆናል።
እሺ TIN number ኦትን ይንገሩኝ።
እሺ TIN number አንዴ ል- ይቅርታ ላውጣውና ልስጥሽ። ይቅርታ